ከምናምን
Hello ሰላም ነኝ።
ወይ ሰላም ሀሴትን ብታገናኝ እኮ ደስ ይለኝ ነበር። እኔ አዲስ system አያገናኝም። ብታይ እ እ ማገናኝ ምንድን ነበር ልንጠይቅልህ?
እሺ complete በይ ያልኳት order ይኸው ሀያ ሰባት አስራ ዘጠኝ complete በይ ውሻ አንቺ እሺ በቃ እስካሁን አላለችም። እሺ።
እልልሃለሁ ብላለሃለች። ወይ refresh አድርገው በደንብ
አላለ- ብለዋለች።
አዎ ብለዋለች።
እሺ ካለች እሺ እኔ ንግ አዎ refresh አድርገው በደንብ ኔትወርኩ ነው።
እሺ